hello
አቤት።
ሰላም ጤና ይስጥልን። ዘላለም አዎ፣ ከዊፕላስ ነበር የምደውለው። የእኛን application አውርደው ነበር።
አዎ፣ እሺ፣ ለአሽከርካሪነት ነው ወይስ ለተጠቃሚነት?
እ፣ ለአሽከርካሪ።
ለአሽከርካሪ።
አዎ፣ ኮድ አንድ ነው ኮድ ሶስት
ሶስት።
ሶስት አዎ፣ እሺ አሁን የምነግሮትን በቴሌግራም ቁጥር ሰጦታለሁ ወይም user ነው የምነግሮትና በዛ ይልኩልኛል።
text ማድረግ ትችያለሽ?
እሺ ምኑን ልላክ? text ላድርግሎት?
username ወይም ስልክ ቁጥር።
እሺ የሚልኩልኝን ልንገሮት።
እሺ፣ ንግድ ፍቃድ፣ መንጃ ፍቃድ፣ ፎቶ፣ ኢንሹራንስ፣ ሊብሬ እና ተከራይተው ከሆነ የተዋዋሉበትን የኪራይ ውል።
እሺ፣ በቃ እነዚህ ላኩልኝ፣ እኔ active አደርግሎታለሁ። መልካም የስራ ቀን ይሆንሎት።
እሺ፣ እሺ። አመሰግናለሁ።
እሺ አመሰግናለሁ።